ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከዩኒቲ ነው የምልደዋ
ኦኬ አሸናፊ ይባላል።
እሺ
እሺ እና በእንትን ውስጥ ማለት እንትን ለማጋራት ነበር እና በሱስ ውስጥ ነበርኩኝ እህ እህ እና ለአስር አመት የሚያክል በሱስ ውስጥ ነበርኩኝ እና መገገሚያ ገብቼ ለሰባ ቀን እዛ ስቸው አሁን ከተውኩት ወደ ስምንት አመት ሞላኝ። እና በዛውም ያው እዛ ትግራይ ነው